ኤፍሬም ቤት ነው የምንረዳው።
ኤፍሬም ነኝ የእናንተ ኤጀንት።
ኤፍሬም ቤት ነው አርባ ምንጭ ወላይታ ወላይታ
ኤፍሬም ወላይታ።
አ
እሺ ኤፍሬም
እ ውሻ ይሄ ጌሙ የውሻው አላስገባ ብሎኛል። አ- አይሰራም።
እስቲ እንትን ስክሪንሻት ላክልኝ ቴሌግራም ላይ ፎቶ አንስተህ
እንዲስኩን
አይደለም የ- ልክ ልትገባ ስትል የሚልህ የሚያመጣልህ ነገር አለ አይደል?
አ እሱን ፎቶ አንስተህ ላክልኝና ከዛ የኔ ዴስክ ትልክልኛለህ።
እሺ እሺ።